ጤና ይስጥልን። ቤተሰብ የተራዴት ነኝ።
ሰላም ነው። እንዴት ነህ?
ሰላም ጤና ይስጥልን።
ብ- ብር ልኬ አልገባልኝም ወደ አካውንት ስንት ብር ነው?
ሰባ- ሰባ መቶ ብር ሰባት መቶ ብር። አሁን በደወልክበት ስልክ ነው?
አ- መ- ማለት ወደ አካውንቴ ነው። አዎ በዚህ ነበር እንትን አ-